እንትን ካለው ምንም ያረክ ሄሎ ጤና ይስጥልን ዋሽንግተን ከሚኒሊክ ሆስፒታል ነበረ orbital MRI ያላችሁ እንዴ
MRI ያለ ነው ኦርቢታል
እስቲ አንዴ ጠብቁ እሺ
እስቲ ስልክ ልስጦት እንዴ ሌላ እ እ ሌላ ስልክ ልስጦት እሺ።
MRI ያሉበት MRI orbit ነው ወይስ orbital ነው የሚለው?
orbital የአይኑ አይኑ አይን ላይ MRI orbit የሚል አለ
አለ እሺ አ orbit MRI ነው የሚለው እሺ
እ፣ መች ነው አሁን ይቻላል ዊዛውት ነው እ with contrast ነው without ነው
ዊዝ ምናምን አላሉ ነው ዊዝ የሚል የለውም የለውም አዎ ዊዝ የሚል የለውም አምስት ሺህ ስምንት መቶ ሰባ ብር ነው ዊዝ ሚል ከሌለው
እሺ ዛሬውኑ እንትን ይላል አስቸኳይ ነበር ምን
መነሳት ይቻላል ትነሳላችሁ በሲዲ ይላካል ውጤት ያው ማለት ነገም ቢሆን ይችላል
እንትን ተነቦ ከእነ እንትኑ ብለዋል ሲዲ ብቻ ሳይሆን ንባቡንም ይፈልጋሉ አሁን
እ አሁን በአሁን ነው ንባቡ
አይ ጠዋት ነው አይደል እዛ አሁን አይቻልም ተነስቶ ጠዋት መምጣት ይቻላል እ አዎ አዎ
አምቡላንስስ እሺ ላክሎት እሺ አዎ ድንገተኛ ማን ነው emergency ማን ነው ሚ- ሚኒሊክ ሆስፒታል ላይ እሺ ይሄንን ስልክ እንስጥ ይደውሉልዎታል በሌላ ሰው እ እ ይሄንን ስልክ እንስጥ ለሌላ ሰ- ሌላ ሰው ይደውሉልዎታል እሺ እሺ እሺ እሺ እናመሰግናለን